ይመስለን ከብስት ቤት የምንለጠው እሺ እንትን withdraw አድርጌ ነበረ confirm አልሆነልኝም። ማታ ነበር እንደውም ያደረኩት እስካሁን አልገባልኝም።
ስንት ብር ነው?
እ ሶስት ሶስት ጊዜ ነው እንትን ያወጣው እንትን ያልኩት እሺ፣ ስንት ስንት ነው?
አንድ አራት
እሺ አምስት ሶስት መሰለኝ።
በዚህ ስልክ ቁጥር ነው?
አዎ በዚህ ቁጥር
እሺ አንዴ መስመር ላይ ጠብቁኝ።
እሺ እሺ አዲስ ነው ይኸው ደስ ነው ይጨርሳል አ?
እሺ ወደ አንድ ሺ አስራ ዘጠኝ ሰማንያ ዘጠኝ አርባ አምስት ሀያ ስምንት ዘጠኝ
አ ንግድ ባንክ
እሺ አንድ ሺ አስራ ዘጠኝ አስራ ዘጠኝ ሰማንያ ዘጠኝ ሀያ ዘጠኝ ሀያ ስምንት ዘጠኝ አ ሁለት ሰማንያ ዘጠኝ አ
እሺ ሶስት ሺ እና አምስት ሺ confirm ተደርጓል process ላይ ነው።
እሺ እሺ የአራት ሺውን ወደ አንድ ሺ አስራ ዘጠኝ ሰማንያ ዘጠኝ አርባ አምስት ሀያ ስምንት ዘጠኝ
አ
confirm ተደርጓል። ይገባሉታል process ላይ ነው።
እሱም እሺ መልካም ቀን።
እሺ አመሰግናለሁ። እሺ